ጤና ይስጥልኝ ቻፓ።
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ከእንትን ከአቫተር ወደ እንትን ወደ ንግድ ባንክ ልኬ ነበር አልገባም።
እሺ የንግድ ባንክ account ቁጥሮትን ይሰጡኛል። ቆይ account ቁጥሮትን ይንገሩኝ። የንግድ ባንክ አንድ ሺ
አንድ ሺ ሀያ ሰባት
ሀያ ሰባት
ሰባ አምስት
እ እ ሰባ አምስት ሰባ አምስት ዘጠና ሁለት
ዘጠና ሁለት ስድስት አርባ ሁለት
ስድስት አርባ ሁለት አ
ስድስት አርባ ሁለት ነው ያሉት።
አዎ አዎ
ስንት ብር ነው?
መቶ ሺህ
በቃ ትንሽ ይጠብቁ፣ ገቢ ይደረግሎታል። እሺ manually ስለሚሰራ ነው የቆየው።
እሺ አመሰግናለሁ።
እሺ መልካም ቀን።